ጤና ይስጥልን Best Bet እንዴት ነው የምንረዳው?
ሁለት ሺህ ብር ሁለት ሺህ ብር ተይዞብናል። አሁንም አውጪ ነው ያው፣
በዚህ ቁጥር እሺ አየ
ዊዝዶ አድርገህ ነው አዎ ዊዝዶ አድርጌ ዊዝዶ ስናደርገው አይወጣም። ለምንድን ነው እንዲህ የሚሆነው? ቆይ
check ላድርገው። ስንት ብር ነው ዊዝዶ ማድረግ የፈለግከው?
ሁለት ሺህ ብር ነው ያደረኩት። ሁለት ሺህ ሁለት መቶ ብር ነበረኝ። ሁለት ሺህ ብር አድርጌ ሁለት መቶ ብር ነው እዛ ውስጥ የቀረው ቻፓ ውስጥ።
ዛሬ ነው አሁን አሁን ነው ያደረኩት። አሁን ይሁን አሁን ከአንድ ደቂቃ በፊት የተጫወትኩ ነው።
confirm አድርጌልሃለሁ። ገብቶልሃል? እሺ ብዙ ዊዝዶ ካደረግክ ይይዝብሃል። ለዛ ነው ብዙ ዊዝዶ ስላደረግክ ነው። እሺ መልካም